ሰላም ጤና ይስጥልን። ችብችብ የለም hello፣ አቤት
ብዬ ነበር። ከአንድ ከሁለት ደቂቃ በኋላ እንደውላለን ብላ ስትል ጠፋችብኝ። ጥቅል ጎመን order አድርጌ እስካሁን አልመጣም።
እም፣ እሺ ምንድን ነበረ የተባሉት? ይቅርታ
አለ ቆይ፣ ከአንድ ከሁለት ደቂቃ በኋላ ደውላለሁ አጣርቼ ብለው ነበር። አሁን ስልክ ያነሳትን እም፣ ተብለው ነበረ።
ተከፍሏል። አዎ መጥቶ እንትን ብሏል።
እስኪ አንዴ ይቅርታ፣ አንዴ አንዴ። okay አዳነች ነዎት? hello hello፣
hello የአዳነች ነው አይደለ?
አዎ ያዳነች ነው። አዎ እሺ አዎ፣ ቅድም ሊደወልልዎ ነበረ። እ ወደ እርስዎ የሚመጣው መኪና እ ብልሽት ስላጋጠመው ዛሬ አልመጣም እና ነገ አዎ፣ እንደሚመጣ ነው የተነገረልኝ እሺ፣
እና ነገ እሺ።
ይመጣልዎታል። ይቅርታ በጣም እሺ። እሺ መልካም እሺ።
እሺ።